Hello.
ጤና ይስጥልኝ ቢስትሪ
ስምና ስልኩ ተዘግቶብኝ ነው።
እ
ስልኩ ተዘግቶብኝ ነበረ ቁጥር የነገርኩሽ ያለ እ እሺ ማን የሚል ስም ነበር ያወራኸው?
ምናሽ
ማን የሚል ስም ነበር ያወራኸው? ስም አልነገረችህም ነበር?
አዎ አልነገረችኝም ስሙ።
እሺ ምን ነበር? ምን እ ነበር?
ከአስር ቀን በፊት ወድሮ የጉስ ብር ነበረ እሺ ሳንቲቤ አንድ ሺ አንድ መቶ አሁን ሳንቲቤ ጋር ስደውል ቤት ጋር ደውልና ትራንሳክሽን አክንቶ ወረኛ እንዲልኩኝ እሺ ነገራቸው አሉ
እሺ እና ቁጥሩ እ ልንገርሽና ኦኬ አዎ ነው ነው ረዴት ናት ረዴት ናት ያወራችሁ ቆያ አዎ።
እሺ ላገናኝክ እሺ እሺ እ እ ኦኬ ሄለው አግ- አግኝተዋለች እና ልካልሃለች ልኬላችኋለሁ ልኬላችኋለሁ ብላለች በየት ላይ ሳንቲም ፔ ለሳንቲም ፔዎች ልኬልሃለሁ ብላለች እሺ እሺ እሺ